ጤና ይስጥልኝ ሁሉ ስፖርት ባኮ ምን ልርዳዎ
ትላንትና ብር አስተላልፍ ከቴሌ ብርና እሺ
ወደ Aviator እያጫወትኩ ነበር። ወደ Aviator አስገብቼው ግን አልገባም ብሩ።
ከቴሌ ብር ከቴሌ ብር የተላከለትን message በቴሌግራም ይላኩልን።
ልክ ያለው እኮ
በዚህ ስልክ ነው የላኩት?
አዎ
በዚህ ስልክ ምንም የተላከ ነገር እኮ የለም። ቴሌግራም ላይ።
በቴሌግራም
በእምነት ቃ- ካላዩ ነው አዎ እሱ ራሱ ነው።
እኮ አላኩም እኮ አሁን hi ብዮት አለው hi ባልኩበት ይላኩ አሁን እሺ እሺ እልካለሁ። እሺ።
እሺ